ጤና ይስጥልኝ ልጄ ኢትዮጵያ ብርሃን ነኝ። እባክዎት ምንላት ሃይማኖት ሃይሜ ነሽ? ትግስት ሄሎ ወለሰልኝ ከዊንድ ጃምቦ ሃውስ።
እሺ ደንበኛችን ምን ልርዳዎት?
አይ ማሽንት ስለተበላሸ ሰው እንድትልክልኝ ነበረ።
እሺ የቢጂ አይዲዎትን ወይም ቲን ነምበሮትን ይንገሩ።
ይሁ በቃ እኔ አላውቀውም። በእናትሽ
TIN number ኦትንስ እኮ በቃ እኔ አላውቀውም። ወይ የ BG ID ዎትንስ
እ የ VG ID ነበር የ BG ID ዎት
ID
እ በቃ ቆይ ፈንሽ ደውላለች። ይገቡና ልጆቹ ወስጣለች